እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ! እባክዎን የሚፈልጉትን ቋንቋ ይምረጡ! ለአማርኛ "1"ን ይጫኑ። ቋንቋ ለመቀየር "1"ን ይጫኑ። አገልግሎትዎን ለማስተዳደር "2"ን ይጫኑ። የጠፋብዎትን ሲም ካርድ ለማዘጋት ወይም ለማስከፈት "3"ን ይጫኑ። ድርጅቱ ስለሚሰጣቸው አገልግሎቶች ለማወቅ "4"ን ይጫኑ። ለስልክ ቁጥር መረጃ "5"ን ይጫኑ። የቫውቸር ካርድዎን